ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውሎት።
እሺ።
እ complain አቅርበው ነበር አይደለ?
አዎ።
ምን ነበር ይቅርታ?
አይ እንትን ነው ይሄ ቲማቲም ነው የቀረው።
ሙሉ ማለት አልመጣም?
ሙሉ ነው። አይ እ፣ መቼ ነው አርብ ጠየቅንና አዎ።
በቃ ሰኞ እንዲመጣልን አልናቸው።
እሺ ከዛ ሰኞ አልመጣም። ስለዚህ ዛሬ ደወልን።
okay ሶስት እሺ።
ሞልተናል። እ፣ በእኔ እንትን ስለሆነ ነው።
አ- እኔ ሶስት አጠቃላይ ኪሎ አስራ አንድ ኪሎ ነው አይደለ?
አዎ እሺ እኔ ሶስት ስለዚህ ኪሎ ነገ ነው።
መረከብ ይችላሉ?
አዎ ነገ ነገ ሌላ ል- ሰው ሰጣችሁ ይሆናል አይደል? ስልክ ይቻላል።
ሰጣችሁ?
driver ኦቹ ሲደርሱ ለእርስዎ ነው የሚደውሉት። ከዛ እርሶ አዎ ተቀያሪ ስልክ ይሰጧቸዋል ማለት ነው።
በቃ አዎ አሉ የት ሌላ ነበር location ኡ?
ከኢንሳ በታች ያለው የቴሌኮም ማሰልጠኛ አለ አይደል?
ይሄ እንትን ነው head office ነው ቸርቻል ነው አደ- አይ አይደለም እንትን ወሎ ጋር ወሎ ሰፈር ወሎ ሰፈር ነው።
አዎ ወደ እሺ ማሳለጫው ሲሄድ እሺ።
ሽንኩርት ምናምን አምጥተውልኝ ነበር።
ስለዚህ በወሎ ሰፈር ለያዘውና ያው ሲደርሱ ስለሚደውሉ አዎ ስለሚያውቁ እሺ በወሎ ሰፈር እሺ፣ ያዘው።
ይቅርታ በጣም ነገ እንልክልዎታለን።
እሺ እሺ እሺ፣ ብለሽ መልካም ጥሪ።
ምሽት።
እሺ፣ መልካም